Hello ሰላም ነው። ትናንትና ቅሬታ እንትን ብዬ ነበረ እና ፍሪጅ ከሸዋሮቢት ለጥገና ሄዶ አስመዝግቤ ነበረ። እንትኑ ፍሪጁን የወሰደው ሱራፌል ነው ደብረ ብርሃን
አሀ ፍሪጅ ተወስዶቦት አዘ ለጥገና አልተመለሰም።
አልተመለሰልኝም።
ትላንት አመልክተው ነበር።
ትናንት አመልክቼ ነበር እና text እንልካለን ብሎ ምንም አላኩልኝ።
Text እንልክልዎታለን ብለውታል። ለሚያችን የ BG ID ውን ይነግሩኛል እባክዎ። የ BG I መለያ ቁጥሩን ይነግሩኛል።
የ TIN number ኡ
BG ID በስልኩ የተላከውለት አለ አይደል?
OK፣ እሱን መልሼ ልላክልሽ።
እ፣ ከነገሩኝ ማግኘት ከችሉ ምን ላይ እጠብቅዎታለሁ። እሺ።
የ serial number እንትን መቶ አስራ አንድ ነው እንትኑ number ኡ አሀ፣ በስልኩ የተላከውለት አ መቶ አስራ አንድ መቶ አስራ አንድ
አ
መቶ አስራ አንድ ብቻ ነው የሚለው።
እሺ እኔ አሁን እልክልሻለሁ።
እሺ
ወይ አንድ ጊዜ ከላውጣና መልሼ የለውም እሺ፣ ይችላል ደንበኛችን።
እሺ